Hello
Hello, Suala.
አቤት።
ሀሴት ነኝ። customer ሯ እሺ ሀሴት እንዴት ነሽ? ደህና ነሽ ወይ?
ደህና ነኝ።
አ?
ካል customer ሯ አልፈልግም በቃ በጣም ቆይቶብኛል አለች። አንተ ኧረ።
ምግብ ቤት ነህ?
አይ ወይ እየሄድኩ ነው እኔማ ወደ ምግብ ቤት።
አሀ እየተመለስክ ገና።
አ
በቃ እሺ ስጣቸውን።
ለምን ካልሽኝ ሌላ order እየጨረስኩ።
አ፣ አ?
በጣም ቆይቶብኛል። እሺ ለማንኛውም ይሄን ተማምነህ ነው አንተም።
አዎ እኔ ምን ላድርግ እንግዲህ መጀመሪያ የራሳቸው ጥፋት ነው። የኛ ጥፋት እኮ ምንም ችግር የለም።
እሺ ለማንኛውም በቃ መለሰው መለሰው። እሺ ከዛ የ delivery
የም delivery cancel ነው ሴንቸሪ የሚሆነው።
ሴንቸሪ እና ሴንቸሪ ሞል እኮ ነው የደረኩት። ይሄ ጥፋት የማንም ጥፋት አይደለም። ስለዚህ ምግብ ቤት ምንድን ነው የሚደረገው እዚህ ላይ?
እሺ እጠይቅልሃለሁ።
እሺ ጠይቂልኝና መልሰሽ ደውይልኝ።
እሺ ከሆነ መልሰው። ለማንኛውም መልሻለሁ በለኝ።